ለምሳሌ ላቸው ሄሎ ሄሎ ሄሎ።
አቤት
ሰላም ነው።
ጤና ይስጥልኝ።
እግዚአብሔር ይመስገን። ምዝገባ አለቀም እንዴ?
የምንድን ነው የወጌሻ የዩቲዩብ እ
እ፣ ይቻላል መመዝገብ።
ኦኬ። መቼ የሚጀምር
የአካሉ ተጀምሯል
እ፣ የአካሉ
ተጀምሯል። የአካሉ እና አሁን አትቀበሉ?
እ፣ እንቀበላለን።
እሺ። ነ- ነ- ነገ እንኳን አቡዬ ናቸው። ቅዳሜ መምጣት ይችላሉ?
ሰኞ መጀመር ትችላለን።
Okay። ስለዚህ ምዝገባውን እዛው ሰኞ
አይ አሁን መመዝገብ እችላለሁ። ይንገሩኝ።
እሺ። የት የት ጋር ነው የምመጣው? አድራሻው ምን ክላሱ የሚሰጠው ነው?
እ፣
ሲኤምሲ ሚካኤል አጠገብ
እሺ።
Economic Association ህንፃ ላይ ነው።
Okay። Thank you።
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
ለምን ያህል ጊዜ ነው?
ለሶስት ወር።
ሶስት ወር።
አዎ
Okay። ሙሉ ክፍያ ስንት ነው?
ሙሉ ክፍያ በ credit hour ሰባት መቶ ሀምሳ ብር ነው። total ክፍያው አስራ አምስት ሺህ ብር ማለት ነው። ሀያ credit hour ነው።
እ፣ credit hour።
አዎ
እሺ።
እሺ ስሞት ልውሰድ።
ስሜ ሰለሞን
እሺ ሰለሞንማ ተስፋ እ ተስፋ።
ተስፋ አዎ።
እሺ ስልክ ቁጥር ልውሰድ።
አስራ ሁለት አስራ ሁለት ስልሳ ዘጠኝ ስልሳ ዘጠኝ አርባ ስድስት አርባ ሰባት አርባ ስድስት አርባ ሰባት እሺ የት ነው አድራሻዎት አባት?
አዲሱ ገበያ
እሺ ማስታወቂያውን በምን መንገድ ነበር ያዩት?
ማስታወቂያውንማ ያው እሸቱ ማስታወቂያ ላይ ቲክቶክ ላይም ዩቲዩብ ላይ
እሺ በአካል ነው መማር የፈለጉት አይደል?
ኦንላይኑ መች ጀምሯል እንዴ?
አልጀመረም።
okay ከ online ኡ ትንሽ ያው physical ይሻላል ብዬ አስቤ እሺ ነው።
እሺ ይቻላል። እሺ እም፣ እሺ ተመዝግበዋል። እ፣ በ account ብር ያስገቡና አዎ።
ከዛም በኋላ ሰባ አምስት የስልክ ቁጥር እሰጦታለሁ። በእሱ ቴሌግራም ላይ ይልኩልናል። class ሲመጡ screenshot ያደረጉትን እ፣ ይዘውን መምጣት ይችላሉ።
Okay ሙሉ ክፍያ ነው አሁን የሚከፈለው?
አዎ ሙሉ ክፍያ ነው።
እሺ።
እሺ ልንገሮት።
Okay እንትን እሺ ለያዝ ቆይ በሌላ
እሺ
እሺ ንገሪኝ።
ዜ- እ፣ አንድ ሺ
አንድ ሺ
ሀያ ሰባት ሀያ ሰባት
ሰማንያ አራት ሰማንያ አራት ዜሮ ስድስት ዜሮ ስድስት ዜሮ አርባ አራት ዜሮ አርባ አራት እስቲ ይደግሙልኛል።
አንድ ሺ እም፣ ሀያ ሰባት እም፣ ሰማንያ አራት ዜሮ ስልሳ አርባ አራት እሺ። እሺ ቢኒያም መለሰ ቢኒያም መለሰ ነው። እሺ
እሺ የ account ባለቤት ቢኒያም መለሰ ነው። ይሄ በዚህ ከከፈሉ በኋላ እ፣ ሌላ ስልክ ቁጥር ልስጦትና በዛ ቴሌግራም ላይ ያያይዙልኛል።
መልካም እሺ ዜሮ ዜሮ ዘጠኝ ዘጠኝ ሰባ አምስት ሰባ አምስት
ሀምሳ አንድ ሀምሳ አንድ
ስልሳ ሶስት ስልሳ ሶስት ስልሳ
ስልሳ
አዎ
በዚህ ቴሌግራም join እንትን ብዬ በዚህ ላይ ነው attach ማድረገው አዎ አዎ፣ ቴሌግራም ራሱን የቻለ ወጌሻ ወይ ደግሞ Donkey Tube የሚል ቴሌግራም group የለንም። እሺ ሁሉም fake ነው። ነገር ግን በዚህ ቁጥር ላይ attach አድርጉልንና class ሲመጡ ስክሪንሾቱን እናየውና ከዛ ክላስ እንትን እንላለን።
እሺ እሺ አመሰግናለሁ ማልበል ይቅርታ መልካም። ጉዜ ይባላለሁ።
ብዙ እሺ አመሰግናለሁ እሺ እሺ